어. 어? 안 보죠. Hello? Hello? Hello
Hello
ከጃፓ ነበረ የምደውለው። ለ national ID ክፍያ ፈጽመዋል አይደል?
ፈጽሜ ነበረ። አዎ ኮድ ግን አልገባልኝም።
እሺ፣ አልተቀበሉም አይደል? ID ውን አንተ አንተና ኮዱም አልገባልኝም። እኔ በፖስታ ቤት ይላክ እንትን የለ እሱም አልደረሰኝም።
እሺ፣ እሺ፣ እሱን ለማረጋገጥ ነበር። እናመሰግናለን።
እሺ መላክ ትችላላችሁ? እንዴት ነው?
እኛ አንችልም፣ ለእነሱ ነው ሪፖርት የምናደርገው።
ስለዚህ ሪፖርት አደርግልኛለሽ አስቸግርሽ።
already check check እያደረግን ነው እሱን እሺ እስኪ እንደው ላኪልኝ። እሺ